Hello, ደንበኛችን. Hello? Hello? ደንበኛችን ምን ልታዘዝ ቴሌቪ
የሆነ አንዳንድ
እ የቴሌዊን game ተጠቃሚ ከሆኑ አንድ ብር አይቆርጥም። ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት ይሰጥዎታል። ትኬቶች ደግሞ እድሎትን መሞከሪያ ማለት ነው።
እንዴት እንደሆነ እንጂ አለ አጣሁ።
እሺ system ላይ የሌሎት እ፣ ስልኮትን ይነግሩኛል እባክዎትን። ዜሮ ዘጠኝ
ሀያ አራት እሺ
ዜሮ ስድስት
እሺ ዜሮ ስድስት
ስልሳ ስምንት ሀምሳ ሶስት
እሺ መስመር ላይ ጠብቁኝ አንዴ። እ፣ ያ የቴሌዊኑ game subscribe አድርገዋል። እ፣ ትኬት አለዎት። በዚህ ትኬት እድሎትን እንዲሞክሩ ነው። expired ያደርጋል በሰላሳ ቀን ውስጥ እና እ፣ ብዙ ትኬት አለዎት።
ማቆም አልችልም ታለ አዎ ደንበኝነቱን አቋርጥሎታለሁ፣ ግን ባለዎት ትኬት ደግሞ እድሎትን ይሞክሩ። ሁለት መቶ ሁለት ትኬት አለዎትና ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና መረጃ ይመጣል። የቴሌቪዥን ሰባ ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስና እድሎን ይሞክሩ የሚል ስለዚህ ባለዎት በሁለት መቶ ሁለት ትኬት ሶስት ቁጥር ላይ እድሎትን ይሞክሩ መንካት ነው። እሺ
እሺ እሺ ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ሽልማት አለው።
እሺ እሺ እሺ መልካም ቀን።
እሺ እሺ